ሄሎ ጤና ይስጥልኝ ተርላ አምቡላንስ ሄሎ ጤና ይስጥልኝ ተርላ አምቡላንስ ባኮ ምን ልርዳዎት ሄሎ ሄሎ ሄሎ መልበርባቲ ነው የሚባለው የባኮን ስልኮን ይዝጉት ሄሎ